ሶፊ እንትን እየገባ
Hello
ሶፊ አቤት አቤት እንዴት ነህ?
ዮኒ ነህ እንዴ አዎ እኔ ነኝ። በቢሮ ውስጥ የምን ቤት ማለት የቢሮአችን ስልኬ ነው አዎ የቢሮ ስልክ አዲስ ነው
ነው የድሮ ዜሮ አንዳንዱ
እ ዜሮ አንዳንዱ የድሮ
እሺ ሰባት እሺ ነበር የተደረገው ማለት ነው።
Okay በዛው IPBX ኡን check ማድረግ ስለፈለግኩ PBX ኡ ስራ ስራ በደንብ በዚህ በዚህ ነው የተደዋወልኩ ያለሁት ሰሞኑን
አ፣ እስካሁን እንግዲህ ድምፅህ ምርጥዬ ነው አይደለ አ፣ አ።
So እ፣ የሆነ document ልልክልህ ነው
እሺ
እ፣ website ላይ የሚገባ content ነው።
እም፣
ስለዚህ እ፣ እንትን document ኤው እና አሁን ለምሳሌ ፕሮግራም ፕሮግራም ፕሮግራሞቹ ላይ የተወሰነ definition እና definition ኦች እንትን ናቸው ወይ እ፣ ትክክለኛ እንትን ናቸው ወይ because ከኛ perspective ስለሆነ የጻፍነው በእናንተ እም።
በኩል ደግሞ የሆነ እንትን ማየት- መ- check መደረግ አለበት።
እሺ እሺ እ፣ ይህን ይመስላል። የተቀ- በ- በ- ከዚህ ባለፈ ደግሞ ብዙ ነገር አውርተናል። በደንብ ጊዜ ስታገኝ አሁን ማውራት ትችላለህ።
ወይ አሁን ልንገባ ቀጥታ ልገባ ነው አሁን በቃ እኮ አ- ደምቼ ነው እኔም። ስለዚህ ልክ ሲመችህ በደንብ ደውልልኝ። በደንብ ማውራት እሺ እንችል ማለት ነው። ማታም ሊሆን ይችላል። ኮንፈረንስ አድርገን ከሳሚ ጋር ልናወራ እንችላለን።
እሺ ብዙ ብዙ ብዙ ነገሮች ብዙ ስራዎች እየተሰሩ ስለሆነ በእኛ side እም፣ እነሱን brief ላድርጋችሁ።
በጣም ጥሩ ደስ ይለኛል
አሪፍ እ፣ ሌላው ምንድን ነው
እም፣ አይገሳችሁ ይኸውና እ?
እዛ እንትን እሺ በቃ እናወራለን በደንብ የሆነች ነገር break ሳገኝ ወይ አዎ።
እንትን ላይ አወራለሁ ነገ ወይም እሑድ ስመጣ እዛ ቁጭ አዎ።
ብለን እናወራለን በቃ አሪፍ
መልካም ጊዜ
Alright